ሰላም ነው።
ቤት ቤት የሚለው
ፋይናንስ ጨርሼ ነበረ ለማስከፈት ነበር ሲምቤር ለመላክ ማን ልበል አንተን ይሁን
ይሁን እህም፣ አንዴ መስመር ዜሮ- የጠባይ እሺ
ይሁን አ AnyDesk ላክ። እሺ
እሺ እሺ TeamViewer ሳይሆን AnyDesk።
AnyDesk ካ አዎ እሺ።
እሺ በያም በምን በምኑ ልላክልሽ በዚህ በእንትኑ በቴሌግራሙ
በቅድሙ ነው
አዎ፣ በቅድሙ ቴሌግራም እሺ ማለት አሁን እዛ ከቤት ቤት ጋር contact በምታደርግ